ኢንቨስትሜንት መሄድ ነኝ ባኮ ምለርደው
በዚህ እንትን አካውንት ነበረኝ እና አካውንቴ እንትኑ ጠፋኝ። ፓስወርዱ ጠፋኝ። አ እሺ ፎርጌት ፓስወርድ በለውና አጭር ኮድ ይላክልሃል። እሱ እንደ ፓስወርድ ተጠቅመህ መግባት ትችላለህ። ከዛ በኋላ አዎ።
አዲስ የራስህ ፓስወርድ ሰጠዋለህ።
ቴክስት ግን አላረግ እያለኝ አስቸግሮኝ።
አንድ አይነት አይደለም ቤት ቤት የምትጠቀምበት ስልክ ቁጥርና አሁን እጅ ላይ ያለው ስልክ ቁጥር ነው አንድ አይነት ነው።
እንደዛ ከሆነ ይልካል። አትደጋግመው። እሺ አንዴ forget ብለህ ጠብቀው እስኪልክ ድረስ።
ልጠብቀው እስኪልክ።
አዎ አዎ፣ በተደጋጋሚ ሲ- ስትነካው አይልክም። ለዛ ነው።
okay እሺ እሺ እሺ። ካለ ካስቸገረ መልስ አሳውቀን። እሺ እሺ እሺ እሺ እሺ። መልካም ቀን።
thank